ጤና ይስጥልን ቢጂአይ ኢትዮጵያ በተሳሮ ነኝ። እባክዎ ምን ልርዳዎ?
draft machine ነው ገና ነበር።
የቢጫ ቁጥሮትን ይንገሩኝ።
PIN number ልንገርሽ።
እሺ እንግዲህ
በዜሮ እሺ
ስልሳ አንድ ሀያ
እሺ
ሰማንያ ስድስት ዘጠና ሰባት
ትንሽ ጠብቆኝ። ሸካ በሻ በፍቅር ባርና ሬስቶራንት ነው አዎ አዎ
ደንበኛችን። የድራፍት ማሽን ነው አይደል ያለኝ?
የድራፍት ማሽን ነው የድራፍት ማሽን እሺ ስሞትም አልበል
እ እኔ ስታፍ ነኝ። በሚቲንግ ትይዣለሽ?
እ፣ ፕሮሞተር ኖት።
አዎ አዎ።
እሺ የእርስዎንም ስም የከስተመሩ የደንበኞችንም ስም ይንገሩ።
እሺ የኔ ስም አቤል ጽጌ ይባላል። እዛ ያለው ሰው ስም ደግሞ ነጋ።
ነጋ ነው ያሉኝ?
አዎ ነጋ ነጋ።
እሺ የእርስዎ አቤኔዘር ነው ያሉኝ?
አቤል ጸጌ አቤል ጸጌ እ፣ እሺ ስልክ ቁጥር የደንበኛችንን ስልክ ይንገሩኝ።
የኔን የሚያዛት
እ፣ ያው የእርስ የደንበኞችንን ብንይዝ ብለን ነው ለአማራጭ ነጋ ዜሮ ዘጠኝ ሰላሳ አምስት ማን ነው ዜሮ ዘጠኝ ዘጠና ሶስት እሺ
ሀምሳ ሁለት
ስልሳ ሁለት
ሀምሳ ሁለት ሀምሳ ሁለት እሺ
ሰማንያ አስር
ሰማንያ አስር የት አካባቢ ነው የሚገኘው ቤቱ? ይቅርታ
እ፣ ሽሮ ሜዳ ስፔን ኤምባሲ ነው።
እሺ ምንድን ነው አላቀዘቅዝ ነው ያለው? ምኑ ጋር ነው የተበላሸው?
leakage አለ የቱ ጋር አ- ነው?
የ- leakage አለ ያፈሳል።
በርሜሉ beer ጋር ነው?
line ኡ ላይ አሃ፣ አይደል beer line ኡ ላይ
እሺ እሺ ጥያቄውን ወደ ጥገና ባለሙያዎች አስተላልፌያለሁ ሌላ ምትሉት ነገር አለ?
እሺ። አይ በቃ ቶሎ እንዲመጡ ብቻ ስራ ስላቆሙ አዎ እሺ
ቶሎ እንዲመጡ urgent ብትባል እሺ መዝግቤያለሁኝ ስለደወሉ እናመሰግናለን። አገልግሎት ያለሉት ሀሳብና አስተያየት ከሚከ